ሄሎ
ያለው ነው።
ሰላም ጤና ይስጥልን ቤት ቤት እናት ውጤት ለማየት ብዬ ነበር። ወድቆ ከሆነ እንደገና አልቆርጥ ብዬ ነው።
እሺ ካሸር ኮዳን ትነግረኛለህ?
እሺ አስራ ሶስት ሰማንያ አራት አስራ ሶስት ሰማንያ አራት
አስራ አምስት ሰማንያ አንድ አስራ አምስት ሰማንያ አንድ እሺ እሺ አንድ ቲም ወድቋል። ሄሎ
እሺ እሺ እሺ እናት እሺ እሺ መልካም እሺ እሺ